ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን፣ የመረጃ ሰዓታችን ተጀምሯል።
አካውንታችሁ አምስት መቶ ሺህ ብር እናም የብድር አገልግሎት እና ስድስት ሚሊዮን ብር ከቤት መኪናና ከሌሎች ሕክምና ወጪዎችና አገልግሎቶች ጋር ያገኛሉ። የእድል መንገዱን መለወጥ እንችላለን። ያስፈልጋሉ ያላቸውን መስፈርቶች እንደዚህ ያስቀምጣል። አንደኛ መታወቂያ፣ ሁለተኛ ፎቶ፣ ሶስተኛ የኢትዮጵያ ንግድ ባንክ account፣ አራተኛ ዝርዝር አድራሻው እና መቀላቀል ትችላላችሁ ይላል። በሀሳባችን የሚስማማ ብቻ የወደደ